ሄሎ hello ሰላም ሰላም Best Bet
account ምን ተዘግቶብኛል ማለት deposit ነው withdraw አያደርግም
deposit እና withdraw አያደርግም ነው ወይስ የቀረበ አለ ገንዘብ
deposit እና withdraw አያደርግም የቀረበ አለ ምንድን ነው የሚል እዛው ላይ
በቃ deposit ለው contact administrator ምናምን ይለኛል እስኪ screenshot አድርገህ በቴሌግራም ላክልን እስኪ check እናድርገው
ቴሌግራም እንኳን low ስለሆነ connection የሚሰራልን አይመስለኝም ግን አይ በዛ ነው የምንሄድ በዛ አይተን ካላይ እንትን ካላስተካከል ነው አይተን ችግሩን ካላወቅ specify ካላደረግን ይከብዳል እንትን ለማለት ለዛ ነው እሺ እሺ እሺ አመሰግናለሁ